ሰላም ጤና ይስጥልኝ። ጆሴፍ እባክዎ ምን ልርዳው?
እንትን ነበርም ቅዳሜ ዕለት ኦርደር አድርገን እሺ ሰዓት አልፎ ነው የምለኝ ከስምንት ሰዓት እስከ አስር ሰዓት አዲስ እና አለ እስከ ብር አልገባው
ኦኬ። እዮብ ኖት?
እዮብ
ሄሎ ሄላ እዮብ አዎ፣ ቲማቲም አዘው ነበረ።
አዎ አዎ fail አድርጓል። በሀያ ዘጠኝ ነበር fail ያደረገው እና ብሮት ይመለስሎታል ዛሬ ጠብቆ አሳውቅሎታለሁ።
እሺ sorry ይመለስሎታል ዛሬ።
እሺ ችግር የለም። እሺ አይ ሌላ እቃ order ልናደርግ ስለሆነ ችግር የለም። እሺ
እሺ ዛሬ ልሎታል ጋር እሺ